ጤና ይስጥልኝ hello ቪዛ ዩዲኒንግ ባኮምና የተብዞ መረጃ አንስቷል።
scholarship ፈልጌ ነበር።
ምን አለኝ ደንበኛ ስኮላር
ስኮላር አዎ፣ የት ሀገር?
እ አሜሪካ
እሺ apply አድርገዋል እ apply አድርገዋል ከዚህ በፊት አይ አላደረኩም።
እሺ እ apply የሚያደርጉበትን website ንገሩት።
እሺ እ ማለት እ ከ grade twelve ነኝ እና እሺ እንዴት apply ማድረግ እችላለሁ? undergraduate ማለት ነው።
ገና tw- grade twelve ኖት አሁን
አ አልጨረሱም።
አይ grade twelve ጨርሻለሁ።
grade twelve ጨርሰዋል።
አ this year ማለት ነው።
እሺ ችግር የለውም። ስለዚህ ገብተው apply ማድረግ ይችላሉ።
እሺ
እሺ ልንገሩት website ኡን።
እሺ እሺ study
እ study እሺ
in
እሺ the states እሺ
dot
እሺ DHS
እሺ
GOV እሺ ሄሎ ቪዛ ተጠቀሙ። እናመሰግናለን። መልካም ቀን።